ጤና ይስጥልኝ ዋሽንግተን ሜዲካል ኮመል አዎ አሁን ደውዬ አሁን ደውዬ ነበረ።
እሺ እሺ አሁን ትመጡልኛላችሁ?
እ አሁን ሳይሆን አስራ ሁለት ሰዓት ላይ ነው መምጣት የምንችለው።
እሺ አስራ ሁለት ሰዓት ላይ ኦክሲጅን ላይ ነች። ዊንቸር ይዛችሁ ትመጣላችሁ ወይስ እኔ እንትን ልበስ?
እ ኦክስጅን ላይ ከሆነች እኛ ኦክስጅን ያለው መኪና እናዝልዎታለን አምቡላንስ።
እሺ እኔ እሺ እኔ ከዚህ ዊንቸር እንትን ልበስ።
አዎ ስለዚህ እኛ አስራ ሁለት ሰዓት ላይ ነው መምጣት የምንችለው።
እሺ አስራ ሁለት ሰዓት ላይ በቃ ደውሉልኝ።
በቃ በዚህ እኔ ስልክ እንደውልልዎታለን።
በቃ እሺ ደውሉልኝ። እሺ እሺ እሺ እሺ።
ሚኒሊክ ሆስፒታል ነው ያሉና ምኒልክ ሆስፒታል ሶስተኛ ፎቅ OK እሺ ሶስተኛ ፎቅ አልጋ ቁጥር ሰላሳ ሰባት እሺ እሺ እሺ እሺ መልካም
እሺ ቻው እሺ ሎሎ እሺ ብሏል